Hello ሀሎ ሀሎ ሰላም ዋልሽ። ስኬት አይደለ?
አዎ ስኬት ቴክኖሎጂ አሁን ሀምሳ ዘጠኝ ሺ አምስት መቶ ልከፍል ነበረ።
እሺ withhold ይደረጋል አይደለ?
withhold ኡን በእጆት ይዘዋል።
አዎ በቃ ማድረግ ይችላሉ።
ቀንሼ ነው አስገብቼ ማመጣላችሁ።
አዎ ይችላሉ።
የሀምሳ ዘጠኝ ሺ withholding ሁለት መቶ በእጆት ይዘዋል። አ? ሪዞልዱ አዎ።
ደረሰኝ ከሌለ ግን የቀረውን ክፍያ እዚህ ይከፍላሉ። የ withholding percent ማለት ነው።
እዚህ ይከፍላሉ።
እዚህ ደረሰኝ receipt ሲቆረጥሎት እ የ withholding percent withhold ደረሰኝ ይዘው ካልመጡ ይከፍላሉ ማለት ነው።
ማለት ደረ- ደረ- ሙሉን አስገብቼ ደረሰኙን ባመጣ cash ይሰጠኛል ወይስ ምንድን ነው?
አሁን ሙሉን ካስገቡ በኋላ withholding ሲያመጡ በ cash እንመልሳለን ብሩ።
እሺ
አሁን ደግሞ ቀንሰው ብቻ ዝም ብለው ካስገቡ ደግሞ withholding ሳያመጡ እ፣ ግማሽ የቀረውን ብር ይከፍላሉ ማለት ነው።
እኮ withholding ደረሰኝ ይዤ ልምጣ አሁን።
በቃ ይችላሉ።
ይሁን። እሺ፣ እሺ።
እሺ